ሄሎ ጤና ይስጥልን Best Bet
ትላንት ማታ withdraw አድርጌ ወደ ቴሌብር እስካሁን አልመጣም።
withdraw አድርጌ ወደ ቴሌብር አዎ ወደ ቴሌብር ነው አልገባም ነው አዎ አልገባም።
በዚህ በደወልክበት ቁጥር ነው
አዎ ስልሳ ስድስት ነው የሚለው አዎ
ስንት ብር ነው?
አስራ አንድ ሺህ ስምንት መቶ
ትናንትና ነው ማታ
ስንት ብር አልከኝ?
እ አስራ አንድ ሺህ ስምንት መቶ
እሺ አሁን ገብቶልሃል። ቼክ አድርጎ ሻብ እሺ አመሰግናለሁ።
ችግር የለም።
እሺ